በየቀው ካራነሳ ማለስሙ ይብስ ይርቃ
ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ዮሐንስ ይርጋ ነው አዎ ከአሪፍ ፔም እንደውልሎት።
አሁን ቴሌግራም ላይ ላኩላችሁ።
አዎ፣ አሁን ቴሌግራም ላይ የላኩልን ስክሪንሾት አይተን ነበረ እም፣ እና ዲቴይል ኢንፎርሜሽን ለመውሰድ ነው። ከየት ወዴት ነበረ ትራንዛክሽኑ ለመፈጸም የሞከሩት?
ቴሌብር ወደ ወደ ቴሌ ቴሌብር እሺ።
አዎ
ቴሌብሩ ሁለቴ ነው በዚህ ያው።
ስልክ ቁጥር ነው የተመዘገበው። አሁን በላኩልን
ዲፖዚት ሳደርግ ወዲያው ወዲያው ነው የሚቆርጡ። ዊዝ ዋርድ ግን የለም። ኔት ዊዝድሮ ሳደርገው የለም ይላል። እ፣ ከብሪት ነው አልቆይቷል። ዝም ቤት እንደ አጋጣሚ ዛሬ ላይን ገብቼ እንጂ ቆይቷል።
አይ። reply ሳይደረግ ነው የቆየው።
እ፣
እኛ ጋር መደወሉ ነው እንጂ የቆየው transaction ኡ ያሉኝ።
አዎ፣ እናንተ ጋር መደወሉ already ስልኩ ስላም ጉግል ላይ ገባሁ ምናምን ስልካችሁ ነው ተውኩት። ምን ቀጠሮ ይዛል እንጂ ያኔ ቆይቷል። እንትን ካለብኝ ማንቸስተር ሲቲ ጨዋታው ያለ መሰለኝ እንደዛ ያኔ ሲጫወት ቀኑ እዛ አካባቢ ነበር የሞከርኩት።
አለ እኮ ቀኑ ምናምን ዘ ቀኑ እዛው አለ።
አዎ፣ ደጋግሜ ቀኑና ሞክሬዋለሁ።
ያለው ሌላኛው information ከዛ ላይ ወስደን ወደ ምን እም።
withdraw ለማድረግ የሞከሩበትን account ስም እና እርስዎን ስልክና ስም check ለማድረግ ነው የደወልነው። ሙሉ ስሞት አርቡ ነው አሁን የነገሩን ዮሐንስ እርጋ በሚለው ነው አይደል?
እሺ።
ቴሌግራም ቴሌብር።
ያ ያን ያ ቴሌ ቴሌብር በእኔ ስም እሺ፣ እናመሰግናለን። ሲስተካከል ደውለን። ሌላ ምረዳውት ነገር አለ?
ይሰራል። ለመጫወት ጊዜ ሊወስድ አሁን ይችላል።
እንድትወት ድጋሚ ይዟል ብሎ ይሰራልኝ አይመስለኝ
ምን አሉኝ?
ማስተካክለው ነገር አለ setting ገብቼ ምናምን
አይ ሪፖርት ስላደረግነው እኛ ለሚመለከተው ክፍል ሪፖርት እናደርጋለን። እንደተስተካከለ ደውለን እናሳውቀውታለን።
አ- አሁን ድጋሚ de- deposit ሳረግ ይገባል ገብቻላ withdraw ሳረግ ነው ችግሩ።
ስለዚህ ውስጥ አሁን ለምሳሌ አሁን withdraw አድርጌ እ፣ de- deposit አድርጌ ብጫወት withdraw ለማድረግ ኋላ እንዳያስቸግረኝ ነው። ዛሬ ሌላ ሌላ ፊክስ ላይ ምናምን ሰርቶልኛል። እናንተ ጋር ግን አይሰራም። ስራ ይሄ ምንድን የሚባለው ዘመን ላይ ይሰራልኝ።
ስለዚህ የነገሩንን information እኛ ለሚመለከተው ክፍል ሪፖርት እናደርጋለን። ሲስተካከል ደውለን እናሳውቀውታለን።
እሺ፣ እሺ።
እሺ፣ መልካም ቀን ይሁንልዎ።